ሄሎ hello አቶ ዳዊት።
አቤት አቤት፣ ሰላም ነው?
ሰላም ነው፣ እግዚአብሔር ይመስገን። ከ We Plus Solution ነበር የምደውልሎት።
ከየት ከየት?
ከ We Plus Solution We Plus?
አዎ፣ አሽከርካሪ ኖት አይደል?
አዎ አዎ።
ድርጅታችንም የ ride አገልግሎት ላይ ነው የሚሰራው okay እና ከኛ ጋር ሲሰሩ ደግሞ የተለየ ጥቅም አለው።
okay ያም ጥቅም ምንድን ነው? ከኛ ጋር መስራት ከጀመሩ በኋላ የሚቆረጡበት የኮሚሽን እንትን አስር percent ነው። አስር percent ኡ ላይ ድርጅታችን ስድስት percent ኡን ይጠቀማል። አራት percent ኡን ደግሞ ለእናንተ ኢንቨስትመንት እና ቁጠባ ላይ ነው የሚያስገባላችሁ። ይህንንም ድርጅታችን ማድረግ ያስፈለገው ለምንድን ነው? አሽከርካሪዎች አሁን ላይ ምንም አይነት ጥቅም እያገኙ አይደለም። ድንገት እንኳን ስራ ቢያቆሙ እ ቢያማቸው ምንም አይነት ድጎማና ጥቅም ስለሌላቸው ጡረታም ስለሌላቸው በእያንዳንዱ ጉዟቸው አራት percent ኡን እየቆጠቡ አንድ ላይ በመሆንም invest ማድረግ ይችላሉ። በማንኛውም ሰዓት ደግሞ አውጥተው መጠቀም ከፈለጉ እንዲጠቀሙ ብለን በማሰብ ነው okay እና እርሶም ከኛ ጋር መስራት ከፈለጉ We Plus Solution Provider የሚለውን application አችንን ከ Play Store ወይ ከ App Store ላይ በማውረድ መመዝገብና document ኦትን ማስገባት እንዲሁም ከኛ ጋር መስራት ይችላሉ።
okay። አብሽር በቃ ወይስ በቪዲዮ ስልክ ቴሌግራም አለ? በምንድን ነው የምልክላችሁ document?
እ ከፈለጉ መተግበሪያችን ላይ መተግበሪያችን ላይ ሙሉ ፋይሎትን ተከትለው ማስገባት ይችላሉ። እንደዛ የሚከብዶት ከሆነና የሚያስቸግሮት ከሆነ ደግሞ ቴሌግራም ቻናል አለን። እዛ ላይ ከዚህ በፊት እ አገልግሎት ሲሰጡ የሚያስገቧቸው document ኦች የሉም። መንጃ ፍቃድ፣ ንግድ ፍቃድ፣ ሊብሬ እ ኪራይ ከሆነ የኪራይ ውል እንዲሁም ኢንሹራንሱን በማስገባት ከኛ ጋር መስራት ይችላሉ። እኛ እንሞላሎታለን። ከኛ ጋር መስራት ይችላሉ።
አብሽር አብሽር በቃ አስገባዋለሁ document ኡ እንዳለ web- web web class ነው አይደለ?
We Plus ያዛት ቆይ okay We web Plus ክላስ አብሽር አዎ We Plus solution provider ነው የምትለው።
ጥሪ ምናምን ጀምሯል order ምናምን?
አዎ already እናንተ ከተመዘገባችሁ ወዲያው active እናደርግላችኋለን።
okay አብሽር ችግር እሺ የለም።
የቴሌግራም ቁጥሩ አልስልክ?
እ በቃ text አለ ታደርግልኛለህ?
በቃ text አደርግልሃለሁ። ማንም ጥያቄ አስተያየት ካለ ማስገባት የምትፈልገውንም ነገር ታስገባለህ። ለአሁን ላይ ይህንን በነጻ እየመዘገብን ያለነውም ኢንቨስትመንቱንም ያመቻቸ ነው ለሀያ አምስት ሺህ አሽከርካሪ ስለሆነ ቀድመው በመመዝገብ አገልግሎቱን እንዲያገኙ ጋብዘኖታል።
አብሽር አብሽር እሺ እንግዲህ እሺ መልካም ቀን ይሁንልዎት። text አሁኑን አደርግልዎታለሁ። እሺ እሺ እሺ እሺ